ሄሎ ሄሎ ጤና ይስጥልኝ። ሀሚድ ነኝ መልካ።
አሎ ይስጥልን። እንትን ኦንላይን ላይ ቆርጬ እንትኑን አጣሁት። እንትን እዛ bet list ላይ አጣሁት።
bet list ላይ አሁን ያመጣለን።
አይ እንትን ይለኛል የሆነ እንትን ነው የሚለኝ ምንድን ነው የሚልህ?
in this moment not active ምናምን ይለኛል።
not not ምን?
አዎ this moment not active ምናምን ይለኛል።
እሺ screenshot ታደርግልኛለህ? እሱን ከዛ በቴሌግራም ላክልኝና ሪፖርት ስለሚደረግ ነው።
ያው there are no active bet this moment ይላል።
ቀኑን ሞልተዋል። እሺ
የትላንቱን ልሙላው bet list ላይ ነው ወይስ my bets ላይ ነው? እሱን ማይ መጀመሪያ bets ላይ my bets ላይ የራሴ እሱ ላይ አይደል እሱ ላይ አይደለም closed ሲሆን አያመጣልም። ስለዚህ ስለዚህ እንትን ላይ ነው check የምታደርገው bet list ላይ።
መለስ bet li ከ account history በታች ማለት ነው። በስልክ ከ account ከሆነ የምትጠቀመው አዎ፣ በስልክ ከሆነ የምትጠቀመው ከ account history በታች ታገኘዋለህ bet list የሚል ማለት ነው።
እና ቀኑን ልሙላው አዎ እዛ ላይ ሙላና ይመጣልሃል ትላንት ነው የተቆረጠው። ዛሬ ነው የሚሞላው።
ማለት ትላንት ነው የተቆረጠ ነው two days የሚል አለ።
ነው የዛሬ።
አዎ።
እሺ፣ እሺ፣ እዛው ላይ ቼክ አድርግ።
እሺ።
እሺ።